ሄሎ
የሆነ ሰላም ጤና ይስጥልኝ። ምግብ ቤት
የሆነ ቲኬት ታይልኝ የሪዛልቱን አለቀቀልኝ።
እሺ፣ በሸርቁዷ ንገረኝ።
አስራ ሁለት ሀምሳ አስራ ሁለት ሀምሳ
ሰማንያ ስምንት ሀያ ስምንት እ
ሰማንያ ስምንት ሀያ ስምንት ሰማንያ ስምንት ሀያ ስምንት ሰች እሺ፣ መቶ ብር ቦንስ አለ። እሺ፣ እናመሰግናለን። መልካም ቀን